ዳይናስቲ ቤት ረዴት ነኝ የምንለርዳው ወይ ሬዲት እንዴት ነኝ? ኤፍሬም ሶዶ አረካ ብሩክ ነኝ።
እሺ ኤፍሬም ብሩኖ ማዝ ወደ አምስት ሚሊዮን ሾፒንግ ያዥልኝ።
ለዝጋው አ ዝጊው አስቸገረኝ።
የት ብር ነው አስቸገረኝ።
ጉኑን ነው ማዞሪያ አምስት
አምስት ዘጋሹ
ቆይ የገባው
ደንዲገስ እነ ጮበስ ዱገ ዱገ ዱገ አንድ ይቀራል። ዙራ ብርሶን ጭብጥ አድርገህ ያዝና ክፍት እኮ ነው። ብርሶን ጭብጥ አድርገህ እዛ ነው። በቃ እኮ ነው። ሚረካ ሚረካ
ዘግቼዋለሁ።
ብሩኖ ማዞሪያ አምስት አምስት ሬዲዮ አ- ቴንኪ እሺ መልካም እሺ እሺ አምስት